ጤና ይስጥልኝ። የተሰተሪ ማዕከል እባክዎ ልድረስ?
ስኬት ትፈልገን ነበር። ሰላም
ሰላም። ምን አሉ?
ስኬት ትፈልገን ነበር ወደ ዱባይ መሄድ።
እሺ፣ ለመቼ ነው የፈለጋችሁት?
እ፣ በቅርብ ጊዜ ሊሆን አይችልም? ወደ ዱባይ ነው።
ይችላል እኮ ለመቼ
ምን አልከኝ?
ለመቼ ነው የፈለጋችሁት?
ለዛሬ ወይ ለነገ? ለነገ ይደርሳል ይደርሳል።
ይኖራል።
አዎ አለ።
እሺ፣ እንዴት ነው የምናደርገው?
እሺ፣ ለ- ለነገ መመለሻ ለመቼ
ምን አልከኝ?
መመለሻ ለመቼ
ከሶስት ወር በኋላ